የሸበሉ ወጣት ጉበለው እረን ያስናፍቆኛል ጉበል እናንተ ሰው በሰው ይገኛል የሸበላ ሙሽራ ነው ጉበለው ጉበለው ሞናያ ነው ጉበለው ማገድ በጋ አብሮ አደጎች እንዲያና ፍቃደ ጋገዳ የቆሪያችን ውሃ ማስቀናጫ አላቸው እየሸቶን ኮቶ መገባበዣችን የጓጃ ሰንባ ቤት ስብሰባ ጎልላት ቅጠልና ቆበት የሚጨስበት ነው የማለዳ ፀሐይ ጎህና ጀንበሮ የመገናኛችን ተድላችን ነበረው ቀንባት ተሸክመን ስንሄድ ገበያ እምቧይ ተወራውረን ሲሻን መተያያ የሸበሉ ጉበለ ጉበለ አረን ያስናፍቆኛል ጉበለ የሸበሉ ወጣት ጉበለ አረን ያስናፍቆኛል ጉበለ እናንተው ሰው በሰው ይገኛል ሸበላ ሙሽራ ነው ጉበለው ጉበለው ወናያ ነው ጉበለው መገር መገር አብሮ አደጎች እንዲያናፍቃናል ቃቅዳል መች ጉዴ ሆነ የታመምኩት እኔ መች በሽመል ሆነ እክት ያልኩት ጎንን ጎንን እመመደካ መስገድ ትቻው ሰውነቴን ስናፍቃለሁ ወይ አንተነ እናቴ ነህ እናቴ ነህ የማለዳ ፀሐይ ጎህና ጀንበሮ የመገናኛችን ተድላችን ነበረው ተሸክመን ስንሄድ ገበያ እንቧይ ተወራውረን ሲሻን መተያያ የሸበሉ ጉበለው ጉበለው እረን ያስናፍቆኛል ጉበለው የሸበሉ ወጣት ጉበለው እረን ያስናፍቆኛል ጉበሉ እናንተ ሰው በሰው ይገኛል፣ ሰው በሰው ይገኛል፣ ሰው በሰው ይገኛል፣ ሰው በሰው ይገኛል፣ ሰው በሰው ይገኛል።